አንድ ነው።
የለውም። ጤና ይስጥልኝ።
አብሮሽ ጥልን
ክሊንስቶን አዎ፣ ምን ልርዳዎች?
እሺ ቢሮ location ኣችሁ የት ነው?
ቦሌ ገርጂና ልደታ አለ። እኔት ይቀርቦታል እርሱ
okay እም፣ ቦሌ ልደታና ገርጂ።
አዎ፣ አዎ።
ቦሌ የጋ ቦሌ ከሞይንቋ አጠገብ ነው ያለን። ዛብ ሆቴል ፊት ለፊት እ ምን ሆቴል?
ዛብ ሆቴል ፊት ለፊት ወይ ከሀያት ሆስፒታል ከፍ እንዳሉ ያገኛሉ።
ዘሀብ ሆቴል ፊት ለፊት አዎ፣ ወይ ደግሞ ይሄ እርሶ ቁጥር ነው። loca- location ልላክሎት።
አባ
እሺ ስሞትን ማን ልበል
ሜላት እባላለሁ።
ማን አሉኝ?
ሜላት መላክ ሜላት ሜላት ናት። እሺ ዛሬ ነው የሚመጡት?
አዎ፣ በዚህ ተራድድ ካልሆነ መንገዱ አዎ፣ ዛ- ዛሬ አ- አሉ አይደለ? ትሰራላችሁ አይደል?
አዎ እስከ አንድ ሰዓት አለ።
በቃ እሺ እልክሎታለሁ።
እሺ እሺ